ሄሎ
ሄሎ
አቤት።
አማን እንዴት ነህ?
እግዚአብሔር ይመስገን ሰላም ነው።
እሺ እስካሁን አልሰጡህም?
አዎ እስካሁን አልተሰጠኝም።
እሺ አቅርብልኝ።
ምን ላቅርብልህ?
hello ወይ አቅርብልኝ።
እ፣ እነሱን ነው ማገናኘሽ?
አዎ አንድ ሰው ሄሎ ጤና ይስጥልኝ። ኦስካር ጋ ነው? ሄሎ ወይ ኦስካር ፊጋ ነው አይደለ?
ሄሎ ሄሎ ኦስካር ፊጋ አይደል?
አዎ፣ ማለቴ አንድ ቃሚ ጎልበት ስላለ እኮ ነው። ለዛ ነው ምን አልሽኝ?
ቃሚ ጎልበት ስላለ ነው።
እ፣ አልተሰራም ምግቡ በመቶ አምስት አርባ ሶስት አስራ ሁለት hello እናት መቶ አምስት አርባ ሶስት አስራ ሁለት ምግቡ አልተሰራም።
ሄሎ
ሄሎ ወይ ወይ ይሰማኛል?
እሺ በመቶ አምስት አርባ ሶስት አስራ ሁለት አዎ ታዝዤ ነበረ። እቃ የሚጎልበት ነገር ስላለ jumbo burger ኡ ላይ ማለት ነው።
okay እሺ። ስለዚህ አልተሰራም።
ስለዚህ ትንሽ ትንሽ ሰዓት እኮ ነው። አሁን ride ኡ ወጥቷል፣ እየመጣ ነው።
በቃ ይቅር እሺ። ሰዓት ስለሄድ cancel ይሁን
እሺ እሺ።
እሺ እሺ
cancel ነው